financial support ነው ማስተምረው።
የኔ ቆንጆ ደህና ነሽ?
እግዚአብሔር ይመስገን።
አለሁልሽ። እንትን ለመጠቀም ፈልጌ ነበር፣ ቴሌብሯ የለችም።
አዎ system ትንሽ technical ችግር አጋጥሞን ነው። ይስተካከላል፣ በትዕግስት ይጠብቁ።
ቢያንስ እስከ ስንት ጊዜ የሚቆይ ይመስ ይሆናል?
ያው እሱን እርግጠኛ ሆነን መናገር አንችልም፣ ግን ትንሽ ይጠብቁ፣ ቶሎ ይስተካከላል።
እሺ ከ- እንትኑስ ይቺ ሄሎ ካሽ ሄሎ ካሽ ይሰራል።
እኮ እሱን ምን ማድረግ አለብን? መጀመሪያ እሱን ለመጠቀም Lion ሄደው ይመዘገባሉ። አንበሳ
እ? እ?
አንበሳ ነው ሄሎ ካሽ Lion ነው ያለው። አንበሳ ባንክ ሄደው ይመዝገቡ።
እሺ የዳሹንም እንደዛው ነው።
ዳሽን የለም አንበሳ ነው ያለው።
አንበሳ ነው ያለው። እሺ እሺ፣ አመሰግናለሁ እናቴ።